ሄሎ ሄሎ ሰላም ጤና ይስጥልን አቢሴሎ አቤት ከዊፕላስ ነበር ምደውለው የእኛን application አውርደው ነበር ምናሽ እናቴ ከዊፕላስ ነበር ምደውለው እሺ ለአሽከርካሪነት ነው ለተጠቃሚነት ለተጠቃሚነት እሺ አሁን እርስዎ የተመዘገቡት አሽከርካሪዎቻችን የሚመዘገቡበት ላይ ነው okay እሺ ስለዚህ ዊፕላስ solution user የሚል አለን Play Store ላይ እሺ።
App Store ላይ እና እሱን አውርደው register ሲያደርጉ የምንሰጣቸውን አገልግሎቶች ማግኘት ይችላሉ ከሶስት መቶ ሀምሳ በላይ game ያገኛሉ እንዲሁም አሸናፊ የሚያደርጉትን referral code ማግኘት ይችላሉ ምን ምን የሚል ነው እንትኑ ዊፕላስ solution user okay user ነው የምለው okay እሺ፣ አዎ እሺ አዎ user እሺ፣ ላይ እሺ፣ እሺ አመሰግናለሁ እሺ መልካም ቀን።
እግዜር ይስጥልኝ እሺ ለሁላችን እሺ ቻው